አቤት ሰላም ጤና ይስጥልኝ ቤት
አለ እንትን እንድታበሪልኝ ነበር ቤቲንግ እሺ ካሸር ቁርአን ትነግረኛለህ አስራ አራት አስራ አራት ሰላሳ አንድ ሰላሳ አንድ ሰማንያ ሰማንያ አርባ አንድ
እሺ ሁለት ጨዋታ ወድቆብሃል እሺ ለውስጥ ነው
እሺ እሺ እናመሰግናለን መልካም ቀን